ሄሎ ሄሎ ሄሎ።
አቤት አያስጥልኝ ሰላም ጤና ይስጥልኝ። አብሪ
ዘረብሩክ ነኝ ከሶዶ ነው የምደውለው ማ
ዘረብሩክ ከሶዶ እሺ።
ብሩክ ይኖራል እንዴ
አዎ፣ ለምንድን ነበር?
አይ አንድ ጌም ላስተምር አስቤ ነበር
እሺ፣ ምንድን ነበር ልታስተምረኝ የነበረው?
እስፒን ኬኑና መኪና ነበር መጀመሪያ እሺ፣
እና አሁን አንድ spin ለመጨመር ነበረ እሺ፣ እሺ፣ እሺ።
እና አንዴ ስልክ ለያዘ ነው እሱ።
እሺ፣ እሺ።
እሺ፣
አይ እንትን ይሄ CPU busy ያደርግብኝ ይሆን እንደ የሚለውን ነገር ልጠይቅ ነበር። ሶስቱን game ማጫወት ይችላል፣ ችግር የለውም።
okay፣ እሺ። አንዴ ጠብቀኝ። እሺ፣ ጨርስና ያወራል። እሺ፣
እሺ፣ እሺ።
ዳራ ብሩክ ነው ያልከኛ ከሶዶ አዎ፣ አዎ።
ተስፍሽ ተስፍሽ ዘረብ ከሶዶ ነው የደወለው እና spin እና ኬኖ spin መጨመር ፈልጎ ነበረ። ኬኖ እና መኪናውን ነበር ማጫወት ኢንስላክሊ ይቻላል አይደል? ሶስት ከሆነ busy ይሆንብኛል የሚለው መጠየቅ ፈልጎ ሶስት ከሆነ busy ይሆንብኛል ብሎ መጠየቅ ፈልጎ ነው። እችላለሁ አይደለም? እዚህ እኔ ዲስክ ልኮልን እኛ እንትን እንልለን። እሺ፣ ሞዴሉን ነው የሚልክልን ታዲያ? ሄሎ ወይ እ የገዛሽ ስልክ አለክ አይደል? የገዛኝ ይግራኝ አል- አለኝ። አዎ።
እሺ፣ እሱ ጋር ደውለክ ማለት ነው የኮምፒውተር አዎ።
ሞዴል ነግረኸው እ አዎ።
ለሶስት ባጫውትበት ይችላል ወይ ብለህ ጠይቀው መጀመሪያ ኤፊሸንሲ ማለት ነው።
okay እሱ ነው አይደለ?
check አድርገውና ከዛ በኋላ ለእኛ አዎ።
መልሰህ ጠይቀን።
እሺ፣ እሺ። እና ይኸውልሽ እሺ ያን game ኡን run እያደረገ መጫን ይቻላል፣ ችግር የለውም።
game ኡ ሳይቋረጥ?
ሳይቋረጥ እኮ እሱንም እኮ አንድ ላይ ጠይቀውና
አ- አይ አሁን ላይ የተጫወት ስለሆነ አዎ።
ማስጫን ይቻላል የሚለውን ለማወቅ እኮ አዎ ይቻላል እኮ ግን መጀመሪያ depend ያደርጋላ የኮምፒውተር የምት ያንተ ሞዴል ይጠይቃል።
አዎ፣ እሺ።
ከሱ confirmation ካገኘ በኋላ እኛ እናውራና ከዛ እኔ ዲስክ ልከህልን ለ installation የሚሆን ከሆነ እንልካለን።
በቃ እሺ።
መልካም ቀን።